ጤና ይስጥልን ከአሪፍ ፔይ ነው የምደውልዎት ደንበኛችን ስልክዎ ተቋረጠ ይሰማዎታል ድምጾት እየተሰማን አይደለም ደንበኛችን እርስዎ ይሰማዎታል እሺ ምን አሉን ምን አሉን እሺ ይንገሩኝ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አዎ ሀምሳ አምስት ደንበኛችን screenshot ኡን ሲልኩልን ከታች ስምና ስልክ ቁጥሮትን ይጻፉበት እንድናገኘው በእኛ በኩል እሺ ደንበኛችን መልኩ ላይ ስንጨርስ እዛው ቴሌግራም ላይ እናሳውቅዎታለን